ሰላም ጤና ይስጥልኝ። ጭጭ
አብሬስ ጥር እንዴት ዋልሽ እናት?
ሰላም አለን።
ትናንትና የሚመጣ order ነበረኝ በቀደም ያዘዝኩትና ትናንትና እየመጣ ነበር እንደ አጋጣሚ ሳይደርስ ቀረና ዛሬ መምጣት አለመምጣቱን confirm ማድረግ ፈልጌ ነበር።
አቤት ፈቲያ ነው።
አዎ
okay በእርሶ group ነው።
አዎ በራሴ group ነው ወደ ሰባት እቃዎች
ስኳር ነው ያዘዙት።
ስኳር፣ ዱቄት፣ ሽንኩርት፣ ቲማቲም ብዙ ነገር ነው ወደ ሰባት የሚያለቃ በሀያ ሶስት order ያደረጉልሽ ነው አዎ ደስ አደረገ እንደወጣ ያሳያል። location የት አካባቢ ነው የሞሉት?
ታቦት ማደሪያ ደውሎልኛል ትናንትና ነው እየመጣሁ ነው ብሎኝ ከዛ በኋላ እሺ።
ግን እንትን አለመሰለኝ ትራፊክ ይዘን አለኝ እና የሆነ ሰዓት ላይ በቃ መሸ። ከዛ በኋላ እየመጣው ነው ብሎኝ ዘጠኝ ሰዓት ላይ ደውሎልኝ ግን የሚያደርሳቸዎች ነበሩ። እሱን እም።
ሲያደርስ መሸ። በኋላ ትራፊክ ይዘኝ አለ። ከዛ በኋላ አልተገናኘንም።
የ driver ኡን ቁጥር ይዘውታል? ትናንት የተሰጡትን አዎ ዛሬ ደውለት ነበር።
አይነሳም መሰለኝ። እ፣ ሌላም order ያደረግነው ቤተልን ነበርና እም።
እሷ ስደውልለት አያነሳም እና ለዛ ነው ወደ እናንተ ቀጥታ የደወልኩት።
እሺ እናሳውቅሎታለን። እዚህ ጋር እንደወጣ ስለሚያሳይ ትንሽ ይጠብቁ፣ በቃ እሺ፣ እኛም እናሳውቃለን።
በቃ እሺ።
እሺ